Меня mutanda mo
ሄሎ ሄሎ እንደመኛችን ከቢጃ ኢትዮጵያ ነው የምንደውለው። ጤና ይስጥልን።
ሄሎ አይሰማም።
ከቢጃ ኢትዮጵያ ነው የምንደውል።
እሺ
እሺ፣ የግሮሰሪ ነው የቤት ውስጥ።
አዎ የማረፈር
እሺ፣ እኛችን ሰሞኑን ከቤት በፊት የደረሱት እኩል መለያ ቁጥር
አዎ የቤቶች
በቴክስት አንድ የበፊት- መለያ ቁጥር ልከን ነበረ። በቴክስት ሰሞኑን ደርሶታል።
አይ አልደረሰኝም።
እሺ፣ የያዙት
እ፣ ሀምሳ
ቆይ እሺ አንዴ አምሳ እሺ፣ ሀምሳ ሰላሳ ዘጠኝ
እሺ፣
አራት ሁለት
አራት ሁለት የምንድን ነው ይሄማ? አራት ሀያ ሁለት ይሄ ሀምሳ?
መለያ እ።
ቁጥሩ ሰው ሀምሳ ሀያ አራት ሀያ ሁለት
እ? አምሳ ሰላ- አራት ይሄ- ሰላሳ ዘጠኝ አራት አዎ፣ ሀያ ሁለት መጨረሻ ሀያ አት ሀያ አራት አዎ፣ ሀያ አራት ሀያ ሁለት ሀያ- አንዴ፣ እሺ፣ ቅጣት።